Hello hello
hello አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከስኬት ነበረ ምደውልለት እሺ እንደምናለሽ? ሰላም ነው አለ እግዚአብሔር ይመስገን።
አለን ይመስገን። እ cash register ደረሰ
በምን ነበር የገባው?
እ እ በምን ነበር የገባው? የማሽን ቁጥር ትነግረኛለህ?
የማሽን ቁጥር አይደለም አዲስ ነው ገዝተን እም
እ፣ PC ም ሰጥተናል ተጭኖ እየጠበቅን ነው።
አዲስ ማሽን ማለት ነው።
እ SIM card ስ ውል ተዋውለሃል?
አዎ ተዋውለናል።
PC ም ሰጥታችኋል?
PC ም ሰጥተናል። አዎ
እሺ የድርጅትን ስም text ታደርግልኛለህ? ስልክ ቁጥር ልንገርህ እና
እሺ ንገሪኝ።
ዜሮ ዘጠኝ ስልሳ ስልሳ አሁንም ስልሳ
እሺ
ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት አዎ ቹቹ ጡ ነው የሚለው ግን እኮ በቃ text አድርግልኝ ስሙንና TIN number ኣችሁ በዚህ ቁጥር አሁን በሰጠው ስልሳ ስልሳ ስልሳ ሁለት ስልሳ ሰባት ላይ እሺ እሺ እሺ እሺ